Oh.
Hello?
Hello አቤት ሁሉ ጤና ጤና ይስጥልኝ።
ጤና ይስጥልኝ።
ቤዛ ከበደ እባላለሁ። ምን ልርዳው? እም?
ቆየ ብዙ ይሰማኛል ሰው እግዚአብሔር እም።
ይመስገን።
የህግ ማማከር ፈልገን ነበር
እሺ እሺ፣ ስምሽ ንገሪኝ መጀመሪያ።
አሁን አለማየሁ
እሺ፣ ከዛ በፊት ግን የምነግሩት የማሳስቦት ነገር አለ።
እ
ከዛ በፊት ማወቅ ያለቦት ነገር አለ።
እሺ እ- እኛ ጋር ሲደውሉልን እንግዲህ የሚቆጥርባቸው በአንድ ደቂቃ አስምሽ ብር። ስለዚህ የሚነግሩን case ወይም ጉዳዮች መቆራረጥ እንዳይገጥሙት ሂሳቡ በቂ ባሳለሁ
አዎ ሀምሳ ብር አለው
አይበቃም፣ ይቆራረጥ ነው። በደቂቃ አስራ አምስት ብር ስለሆነ አ፣ ይቆራረጥበታል። ባለመቆራረጥ እንዳይገጥሙት ቢዘጋጁ ይሻላል።
ታክሲ አይሰራም እንዴ እ?
ታክሲ አይሰራም
በፓኬጅ አይሰራም፣ በፓኬጅ አይሰራም።
አ፣ OK እ፣ እሺ። እና በረዥሙ እንደ የምናወራው እኮ ትንሽ ነገር ስለ ባልና ሚስት ጉዳይ ነበር
ገባኝ ገባኝ። ኬዞትን ያስረዱኛል አይደለ?
አ፣ ስለዚህ በዛ መሀል ተቆራርጦ እንዳይ- እንዳ- እንዳይረበሹ ነው እርሱም እና በሚገባ ኪሎትን ማስዳት እንዲችሉ ነው ተዘጋጅተዋል ብዬ ጠየኩት።
እሺ እንሙላ ታዲያ የመቶ ብር
ሙ- ሙሉና እ፣ የሁለት መቶ ብር ምናምን ሙሉና ከተረፈው የእርሶ ነው ኪሎት ባለቀ ሰዓት ማለት ነው። ምክንያቱም መቆራረጥ እንዳይገጥሙት በቃ እሺ እሺ